hello ሰላም ጤና ይስጥልኝ ቤተሰብ አቤት አቤት አቤት።
አለን
አዎ ገና አልመለስም።
እ ገና ብሩ አል- አልገባኝም።
እሺ deposit አድርገው ነው አባ እ deposit አድርገህ ነው
አዎ ወደ ቤት ቤት አስገብተህ ነው አባ
አዎ የቴሌ ብር ገና ብር ገና አልገባም።
ወደ ቴሌብር ነው ወደ ቤት ቤት ነው አባት እ ቤት ቤት
እሺ ስንት ቁጥርን ንገረኝ እስቲ አባ ወይስ እ፣ ከዚህ በፊት ደውለህ ነበር አዎ ቅድም አሳውቀው።
ተናግሮ እ፣ ቅድም ተነጋግሮ ነበረና ትንሽ ጠብቅ ተብሎ ነበረ።
እሺ በቻፓ ነው ወይስ በ SantimPay ነው
አይ የአራት መቶ ብር ነው።
እኮ በቻፓ ነው አዎ ልትወጣ በምን ነበር ነበርና transfer ያደረጉት
ትናንት ማታ hello
አንድ የጠብቀኝ አባት እሺ አየ አየ
እሺ የቤት ቤት ቁጥርን ንገረኝ አንዴ
እ፣ አስራ አምስት እሺ
እ፣ ሀያ ሀያ ሁለት ሀያ ሁለት ሀምሳ ስድስት
ቅድም ደውለህልን ነበር አይደል አባ አዎ አዎ እኮ እስከ ሳውቁልን ድረስ ጠብቁን ብለን ነበር አይደለ?
አዎ እኮ ለ እስከ ስላላሳወቁን እኮ ነው እስካሁን ድረስ ዝም ያላችሁ እንጂ ቴሌግራም ላይ እንመልስላችኋለን።
እሺ እሺ አባት እናመሰግናለን። መልካም ምሽት።
እሺ።